ሰላም ጤና ይስጥልኝ ችት እንዴት ናችሁ?
እግዚአብሔር ይመስገን።
እንት
ምን አሉ?
ለዛ
ወይ ይሰማል።
ከስንት ዲቨርስ አድርጎልኝ ነበርና እሺ አንጻ የምትባል እኔ ግሩ ላይ እንትን ብላ ነበር እዛ ነበር እስካሁን ድረስ አልሰደችም። ስልኳን ደግሞ አያውቁትም።
አላውቅም።
እሺ ስልክ ቁጥሮት ሊንገሩኝ እስኪ ዜሮ ዘጠኝ ሀያ ሶስት ሀያ ሶስት ሀያ ስምንት እሺ ሀያ ስምንት እሺ ሰላሳ አንድ ምን ነበር ብሏል?
ቲማቲም ቲማቲም እሱም ኪሎ ቲማቲም ናዘች አለም
እ ስልክ ቁጥሯን ልንገሩት እሺ ዜሮ ዘጠኝ አንድ ዜሮ ዘጠኝ አስራ አንድ አርባ
አርባ አርባ ስምንት ዜሮ ስምንት አርባ ስምንት ዜሮ ስምንት አዎ እሺ እናቴ አመሰግናለሁ አሜን